ፌሻቱ ከላኩ ዜሮ ዘጠኝ አራት ዜሮ ስድስት ዜሮ አራት ወይኔ ሀይል ቴሌግራም ይጠቀማለሁ
ሄሎ ሰላም ጤና ይስጥልን። Hello
አቤት ሀና ነው።
አቤት
ከ ChipChip ነበር የምደውሉት።
አቤት። እሺ እንድታዙ
ChipChip ን ይጠቅ- ይጠቀማሉ አይደለ?
ያው
ChipChip ን እንደ- ትንሽ ጥያቄ ነበር።
እሺ ምን ነበር
ChipChip ን እንዴት አገኙት?
እ፣ ያው ቲማቲም ላይ የተወሰነ እንትን አለ በጣም ውስጡ የሆነ የተወሰነ ነገር አለው። ነጭ ሽንኩርት የደቀቀ ነው። ሌላ ሌላ አንዳንድ ነገሮች ጥሩ ናቸው። ሽታው ለምሳሌ አቅርቦቱ ጥሩ ግን ነው።
አጠቃላይ ያለው አቻ አቅርቦቱ አጠቃላይ ያለው ነገር ተመችቶታል? ጥሩ
አዎ እሱ ተመስሎኝ
customer ያሉት service ላይ ነገሮች- እንዴት ነው? customer customer service ላይ service ያለው ለምን ግን የተጠቀምኩት እም፣ እንግዲህ ቀጣይ የሚሻሻሉ ነገሮች ይኖራሉ። ያው እሱ እንዳትሉ ማታም እ፣ በማርዬ group ስለሆነ ማርዬ ሲያወራ ነበረ እንትን ላይ እሺ።
ሳይናገር አይቀርም ያለውን አስተያየት
Okay ያልተመቸት ነገር አለ? ይሄ መስተካከል ያለበት የሚሉ customer service ላይ
አይ፣
Okay እሺ። application ውስጥ እንዴት ነው? ቀለል ነው ወይንስ የሚከብድ ነገር አለው? application
እሱን እኔ ለመጀመሪያ የሆነ እሱ አንድ አጋጣሚ እሱ ስላለ እዛው እ፣ ያን ም።
ያክል እንትን ያል ጠለቅ ያለ ነገር የለኝም። ግን ያው already ስለተመቸኝ እንትን ማለት okay።
አይቀርም። ቀጣይ okay።
በእናንተ ነው መጠቀም የምትፈልገው።
product ግን እንደፈለጉት አላገኙትም። ያዘዙትን አዎ፣ product አዎ። አንዳንድ ነገሮች አሁን በተለይ ቲማቲም እ፣ ም።
ውስጡ ላይ እንትን ያሉ ነገሮች አሉ። ነጭ ሽንኩርት ደቃቃ ነገር ነው እሱ ለመጨቅጨቅ ለምናምን ነው እንጂ እንዲህ ፈጥነሽ ለመስራት ያለው ነገር እሱ ነገር እንትን አለው። አሁን ሽንኩርት በጣም okay።
አሪፍ ነው።
እሺ። ChipChip ያው- application ላይ የሌለ ነገር ነው ቢጨመር ብለው የሚሉት ነገር አለ?
እሱን እንግዲህ ሲጠለቅ ልበልና አንድ ላይ ሁለት ጊዜ ለየውና በደንብ ከዛ በኋላ ተጨማሪ- እንላለን።
okay እሺ።
ምናልባት- እስካሁን ተቀብለዋል አይደለ? product አዘው ተቀብለዋል። በሰዓቱ አዎ።
ደርሶልዎታል በተባለው ሰዓት ደርሷል። አዎ በ- በሀያ አራት ሰዓቱ ተረክበዋል።
አሁ ደርሷል። አዎ delivery service ኡ እንዴት ነው? driver ኦች እርስዎ ጋር ሲያደርሱ ያለው ነገር እሱም ከቤተሰብ ጋር ደርሶ ስለሆነ እኔ ጋር የመጣው ቀጥታ ስላልመጣልኝ እም።
ስንት ና- ይሄ ነው ብዬ ልነግርሽ አልችልም። ምክንያቱም ቤተሰብ ተቀበሉ፣ ከቤተሰብ ነው እኔ የወሰድኩት።
okay አጠቃላይ ግን ቢስተካከል ብለው የሚሉን complain አለ
no በእኔ በኩል የለም እናታል።
ይሄው ነው ያለው።
አዎ በእኔ በኩል ያሉት ነገሮች የነገርኩሽ ናቸው እንጂ ሌላ ነገር የለም።
ኦኬ እሺ፣ ለሰጡ ምላሽ እናመሰግናለን። መልካም ቀን።
እሺ ለሁላችን ታለ ኦኬ